ነው። ጤና ይስጥልኝ እመቤት። አዎ እባክዎትን ይሄ ዩቲዩብ ያርስልኝና እንዳትመስለኝ አሁን አራት አይዞህ እና ልጄን ለማስመዘብ ፈልጌ ነበር
ማን ልበል እ የልጆትን ስም ማን ልበል ማህደር አባይ ነው። በጣም ተቦታ አለው እና በቃ አሁን እኛ እንትን ስናይ ያው እንግዲህ የእንተናሪያ እንዲ ስለፈልግ ነው።
እናመሰግናለን
አቤት?
ስልክ ቁጥር ሌላ ነው ወይስ ይሄ ነው ሌላ ቁጥርም አለ ዜሮ ዘጠኝ አስራ አንድ የሱ ስልክ የሱ- ይሄኛው ይሄ የሱ- ይሄ ዜሮ ዘጠኝ አስራ አንድ አስራ ዘጠኝ አስራ ዘጠኝ ሀያ አምስት ሀያ አምስት አስራ አንድ ይሄኛውም ስልክ ቁጥር የኔ ነው። በዚህም ይገኛል፣ በዛም ይገኛል።
እሺ እና ወይ እሺ አረጋዊ ስም አቤት አድራሻ ገላል ገላል ስለዚህ በኦንላይን ወይስ በአካል መማር ያለበት አቤት እማ ነው በኦንላይን ነው መማር ያለበት
ያስተጋቡ በኦንላይን ነው ወይስ በአካል መማር ያለበት እስቲ ቆይ አንድ ጊዜ ከስካባይ
ሄሎ ሄሎ ሄሎ ሄሎ ጤና ይስጥልኝ። ሄሎ።
በኦንላይን ነው ወይስ በአካል መማር ያለበት ድምፅ ግን በጣም ይቆራል።
አሁን ሄሎ።
ትንሽ ኔትወርክ ነው አሁን ትንሽ ይሻላል።
እሺ በአካል ነው ወይስ ኦንላይን ላይ ነው መማር የፈለጉት
እ በአካል ይመጣ
በአካል በአካል መምጣት ይችላል?
አያት ሲኒማ ነው እና ከራቀበት ግን እ፣ አያት እሱ ሲኒማ ነው ትምህርቱ።
አያት ብዙ ይርቃል።
አዎ። ስለዚህ ስለዚህ ኦንላይን ኦንላይን መማር እናድርገው፣ ኦንላይን ይችላል። አዎ፣ እናድርገው።
ኦንላይን ስምንት ሶስት ቀን ሊንክ እ።
ይላክለታል፣ video link ማለት ነው። ከዛ እሺ።
እ፣ ከተላከ በኋላ ለሀያ አራት ሰዓት በፈለገው ሰዓት ከፍቶ ማየት ይችላል። ለሀያ አራት ሰዓት ከዛ ምን- አንድ ምን ቀን ላይ ገ- ተከፈተ።
ምን ላይ ገብተን ነው በኢሜል የምናየው?
በኢሜል ኢሜል።
ነው የሚቀጥለው።
የ የእናንተን ተጠቅመን ማለት ነው።
አዎ ኢሜል ይከፈትለትና በሱ አዎ።
ይላክለታል። በሳምንት እሺ።
ሶስት ቀን በፈለገው እሺ።
ሰዓት ከፍቶ ማየት ይችላል። እ፣ እሺ፣ አንድ messa- ቀን ደግሞ ከኮሜዲያን እሸቱ ጋር Google Zoom meeting ይኖረዋል።
እሺ፣ message ይደርሰናል።
አዎ እ፣ እና እሺ።
እስከዛሬ ድረስ ሰላሳ አራት percent discount ስላለው አስር ሺህ ብር ብቻ ነው።
አዎ ከዛሬ እሺ።
በኋላ ግን ከነገ ጀምሮ አስራ አምስት ሺህ ብር ነው የሚሆነው።
አስራ አምስት አዎ
እሺ ማለት እሺ ስለዚህ account
ይልቅ ይላል ድምፅ ምንም አሁን እየተቆራረጠ ነው እሺ ትንሽ ኔትወርክ ነው ይቅርታ በጣም እ እ በጣም ይቅርታ ኔትወርክ ትንሽ የተቆራረጠብን ስለሆነ እሺ ወይ በኋላ እንደውም እን- እንልካለን እሺ እሺ እሺ